ሰላም አሊባባ
hello
ጤና ይስጥልን።
አብሮ ይስጥልን።
ምን ልርዳዎት አባት?
ይህ
ምን ልርዳዎት?
የሆነ ቲክቶክ ላይ እንትን አይቼ ነበር።
ምን
የሆነ መኪና እንትን ማስታወቂያ ሽያጭ ምን አይነት መኪና?
ኮሮላ ኤ ሀምሳ ቤት ታርጋ
ኤ ሀምሳ ቤት
አ
ካኪ ኮሮላ ከለሩ
እም?
ካኪ ከለሩና
አ ሰላጣ ሲሄድ ለጠፈውን
ታርጋውን ኤ ሀምሳ ኮሮላ ማለት ነው።
አዎ እኮ ካኪ ከለር ሁለት ነጥብ ስምንት
ለነጥስ ሚሊዮን አዎ
ባንክ ስንትን አለ
ምን አሉኝ?
ባንክ ላይ አለ
አ ባንክ ይወጣለታል ስምንት መቶ ሺህ
ከባንክ ስምንት መቶ ሺህ አዎ
cash ደግሞ ቅድሚያ ክፍያ ደግሞ ሁለት ሚሊዮን ማለት ነው።
አዎ ድርድር ይኖረናል።
እሺ በቃ